ሄሎ ጤና ይስጥልኝ አቶ መላኩ።
እሺ መልካሙ ከአሪፌ ከአሪፌ ነበር ብደውልለት ይቅርታ።
እሺ እሺ የላኩልን screenshot ከቤትኛው ላይ ነው አይደል? የላኩልን screenshot ኡን።
አዎ አዎ የሚልኩልን ግን ከቴሌብር የደረሰው text message የለም። እሱ ነው የሚልኩልን።
ይሄ slip ኡን አዎ text message ወይ ከመቶ ሀያ okay።
ሰባት የሚላከዋል አይደል?
አዎ አዎ ከእሱ ላይ link ኡን እንትን ስለው slip ያወጣል። አዎ slip ኡን ነው አዎ ወይ እሱን screenshot አድርገው ይልኩልናል፣ ወይም ራሱን slip ኡን screenshot ማድረግ ይችላል። አዎ
በቃ እሺ። ስለዚህ ይህን ወደ በኋላ ላይ ስረጋጋ ልካለሽ።
እሺ ደሚያችን የላኩልን እናይለታል።
እሺ